Hello hello ጤና ይስጥልን። ዶን ኪቲቭ ነው የምረዳው።
እንትን ስንት እንደሆነ መግቢያ ለማወቅ ነበር። የ standup comedy
VIP አንድ ሺህ ብር፣ normal አራት መቶ ብር።
website ኡ ላይ እንትን ማድረግ ይችላለዋል።
አዎ ትችያለሽ። text እናደርግልሻለን።
Thank you